ስልኩ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት እ ሰማንያ ሁለት እ ስልሳ ሁለት አርባ መጨረሻው አርባ አንድ ነው።
አርባ አንድ ነው።
አርባ አንድ
እሺ በቃ አሁን አገናኛቸዋለሁ። ጠብቂ ቢያት በል እንጂ ጠብቂ።
አ፣ ስልኩ ከሰራ አገናኛቸዋለሁ።
ታታሁን ማምን ትሆና
እ እስከዛ አውሪያትና ማነው ሸዋዬን
እሺ hello እናቴ እንደምን ነሽ ደህና ዋሉ።
ደህና ነሽ እንኳን እዚያ ደረሰሽ
እንኳን አብሮ አደረሰን። ሰላም ናችሁ?
ደህና ነሽ በጎ ነሽ
ልጆች ሁሉ ልጅ ሁሉ ሰላም ነው? ቤተሰብ ሁሉ ደህና ናቸው ደህና ናቸው ያህል መስኪን
እሰይ። ጤናውን እንዴት ነው?
ኧረ በጎ ነኝ ሰዎችሽ ሁሉ ደህና ናቸው በጎ ነኝ
ሄሎ
ሄሎ ሄሎ ሄሎ
ሄሎ
ሄሎ
ሄሎ
ሄሎ